ምን ይዞ
ሰላም hello hello፣ አይሰማም።
ይሰማል እንዲ ሰላም አደርሽ ደህና ነኝ። ደንበኛችን yeah፣ የካናዳ ቪዛ ነበረኝና እሺ፣
double entry ሳይሆን multiple entry ነበር ሰሞኑን ምን አሉ?
ነበር።
ምን አሉ አይ- ደንበኛችን? ድምጻችሁ ይርቃል።
የ- የ- የካናዳ ቪዛ ነበረኝ እሺ፣
እ፣ እና አልሄድኩኝም ወደዛ እሺ፣ ደንበኛችን እ፣ በስንት ጊዜ ነው መግባት ያለብኝ እዛ?
okay። ቪዛ አሉት?
አዎ ትኬት ቆርጧል?
አይ አልቆረጥኩኝም። እ፣ ቪዛው እ፣ በ- በምን ያህል ጊዜ ውስጥ ነው መግባት ያለብኝ? አንድ ሶስት ወር ሆኖኛል።
okay። ካገኙ ቪዛውን ከተመታለ።
አዎ እሺ፣ በምን ነበር መሄድ የፈለጉት?
በቢዝነስ ነበር።
በቢዝነስ አዎ ሁሉም ነገር ጨርሰዋል አ? ማለት እ?
ሁሉም ነገር ጨርሰዋል።
ማለት ሁሉም ነገር ጨርሰዋል።
okay። invitation letter ማለት የ business partner ኡ እዛ ተልኮሎታል።
ቪዛ already ሰጥቶኛል okay፣ okay። መሄድ ብቻ ነው የቀረው።
እኮ ምን ያህል ጊዜ አሁን ለምሳሌ planner ለመሆን መሄድና አዎ።
በምን ያህል ጊዜ ነው መግባት ያለብኝ የሚለው ነገር እሺ፣ እሺ። አንድ አፍታ ላይ ቆዩኝ። hello ደንበኛችን፣ hello እሺ መስመር ላይ ስለቆዩ እናመሰግናለን። ገደቡ ቪዛው ላይ አለ። መች ነበር መሄድ የፈለጉት እናንሱ?
እኔም መቆየት አንድ አራት ወር አምስት ወር መቆየት እፈልጋለሁ ስላለኝ እና እ፣
መች የሚለው ነገር አላወኩኝም። ገደቡ እዛው ማለት ላይ አለ ማ- ማለት expired የሚያደርግበት አለ።
አዎ፣ እዛው ላይ አለ።
ስለዚህ በዛ ጊዜ አሁን expired ኡ አምስት አምስት ዓመት ነው የሚለው ቪዛውማ።
በቃ እንደዛ ከሆነ እስከዛ ትችላላችሁ ማለት ነው።
ስለዚህ ዛሬ ዓመትም እችላለሁ ማለት ነው።
አዎ።
እሺ፣ አመሰግናለሁ። እሺ፣ እሺ ተጨማሪ ጥያቄ የሉትም?
የለኝም። thank you።
እሺ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።